ሄሎ
አቤት ሰላም ጤና ይስጥልን ቴሌብር
ሄሎ አብሮ ወስደልን አለን ምን ልርዳው
አይ በየቀኑ ሁለት ሁለት ብር እየቆረጠብኝ ነው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል
አዎ በሚገባሎት እርስዎ ጌሞችን መጫወት እድሎትን መሞከር
እም ለማቆረጥ አይቻልም?
ይችላሉ ኮከብ ዘጠኝ ሰማንያ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ቢደውሉ ስድስት ቁጥር ላይ አለ
እሺ አመሰግናለሁ።
ምንም አይደል